ሄደው ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
የሆነች መኪና አስቤ ነበር ለመግዛት እና ዋጋዋን ለመጠየቅ ነበር።
እሺ
ዳማስ ሁለት ሺ አራት ሱዙኪዎች የሉ
ዳማሶቹ አሁን ላይ የሉንም አባቴ፣ እ እ?
አሁን ላይ የሉንም ዳማሶች እና ኤብሪዎች።
እም፣ ይቆያሉ ታዲያ?
አዎ ሪኖ ካንጎ ይመቾታል።
ሀይ በሱዙኪ ዲዛይር ነገር ወይ
አዎ አሁን ላይ የሉንም። ይቅርታ በጣም ዲዛይሮችም የላቸው።
ወይ ሰሞኑን ደውሉልን ስለሚገባ
እም፣ እሺ ዋጋቸው እስከ ስንት ነበር ይባለው?
ሲገባ ነው የምናውቀው አባት፣ አሁን ላይ አናውቅም።
አዎ እስከ መቶ ያለው ለው
አዎ ደውሉልን፣ በሰማንያ ሁለት ሰላሳ አራት ደውሉልን።
እሺ፣ እሺ አመሰግናለሁ።
እሺ አባ።
እ?